hello hello
hello ሰላም ጤና ይስጥልኝ። hello
ሰላም ሰላም ጤና ይስጥልኝ። ከ ChipChip ነበር የምደውለው።
እሺ
እ፣ ChipChip ን ይጠቀማሉ አይደለ?
አ
ያው ቺፕ complain ለመቀበል ነበር አንዳንድ አስተያየት። እንዴት ነው ሲጠቀሙ? አሪፍ ነው።
አ ጥሩ ነው
እንዲስተካከል የሚፈልጉት ነገር ካለ ለመጠየቅ ነበር።
እ፣ እንትን ነበረ እ፣ በስህተት order አድርጌ አንድ ጊዜ ከዛ cancel payment ካልኩት በኋላ ኪሎ ለማስተካከል ስፈልግ ትንሽ ችግር አጋጥሞኝ ነበር።
okay፣ ኪሎ ለማስተካከል እያስቸገረ አ አ፣ ከከፈሉ በኋላ ነበር።
አይ አልከፈልኩም። cancel payment አልኩኝና ተመልሼ reorder okay።
ስለው ኪሎ ማስተካከል አልቻልኩም ነበረ።
okay፣ ከዛ እሺ፣ እሱን የሚሸጋገር እ፣ ሌላ ያስቸገረዎት ነገር አለ።
ሌላ ነገር የለም።
okay፣ እንዲጨመርስ የሚፈልጉት product አለ።
እ፣ አሁን በአሁኑ ሰዓት የለም።
okay፣ እሺ፣ እናመሰግናለን። እሺ፣ መልካም ቀን።
እሺ መልካም
እሺ።